ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
አብሮ ይስጥልን።
ሶሪ።
ይቆርጣል ባየርሙኒክ ጋር እና ሌሎች የመረጥኳቸው ዊን ናቸው እና ባየር ሙኒክ የሆነ ሆነ መሰለኝ ባየር ሙኒክ አዎ ፖስትፖንድ ሆኗል።
አ፣ እና ሌላውን ሁሉ ሌላው?
አሁን ሌላው ነው ሁሉም ትክክል ነው።
አ ስለዚህ ሀያ አራት ሰዓት ትጠብቅና በሀያ አራት ሰዓት ውስጥ- ሀያ አራት ሰዓት ትጠብቃለህ።
እሺ ሀያ አራት- በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ጨዋታ ውጤት ይያዝልሃል። ካልተካሄደ ግን የእሱ ይሰረዝና የሌሎቹ ይገባልሃል በሀያ አራት ሰዓት ውስጥ እሺ።
አ- አ- አይደለም አዎ የእሱ ይሰረዝና እሺ።
የሌሎቹ win ያረካቸው ይገባል ብር።
እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ቀን።
እሺ ለማንኛውም